ሶስት ነው ሄሎ ሄሎ ሄሎ ሰላም ከቺፕቺፕ ነው የደወልኩሎት። ሄሎ አይሰማም? እ ይሰማል፣ ይሰማል።
dr- driver ሰራለትን ነበር እና እቃ መቀበል ይችላሉ አይደል?
አዎ ብላለሁ።
በቃ እሺ፣ እሺ እነግሯለሁ፣ ይደውሉታል መልሶ።
አዎ አዎ፣ ዝግ ነበር። አሁን ክፍት ባለው። እሺ በቃ እነግሯለሁ፣ ይደውሉታል መልሶ። እሺ መልካም ቀን።
እሺ እሺ።